hello ጤና ይስጥልኝ ቤት ቤት አብሮ ይስጥልን። ሰላም ነዎት?
እግዚአብሔር ይመስገን።
አ፣ እና የሆነ ማታ ላይ ገንዘብ ተይዞብኝ ነበር አንድ ሺህ ሶ- ሶስት ሺህ አምስት መቶ ብር።
በዚህ በደወልክበት ቁጥር አዎ፣ እሺ፣ አንድ check ላድርግልህ። መስመር ላይ ጠብቀኝ።
እሺ።
ትናንት ነው አይደል?
አዎ፣ ማታ ላይ
ገብቶልሃል። እሺ፣ አሁን check አድርገው ወንድም።
አዎ፣ ገብቶሃል? አዎ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። መልካም ቀን።